ጤና ይስጥልኝ የሎቪዛ ሄቨን ነኝ። የባርኮድና የጉዞ መረጃ ልስጦት?
ኧረ
ጤና ይስጥልኝ። ጤና ይስጥልኝ። መስመር ላይ ነው ደንበኛችን። ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ ደንበኛችን። መስመር ላይ ነው ደንበኛችን። ጤና ይስጥልኝ። hello መስመር ላይ ነው ደንበኛችን።